Hello አቤት ሰላም ከሽብሽብ ነበር የምደውለው። ፀሐይ ኖት አይደለ?
አዎ Okay የሽንኩርቱን ብር አጠቃላይ የላኩልንና refund እንድናረግሎት ነበር። ምን product ኡን ነገ እንድናመጣሎት ነበር። Sorry
እሺ ወደ የት ቁጥር ላክላችሁ በተላከው short ቁጥር ላከው የምስራች ምናምን በሚለው 51 32 no 51 32 31 የሚል merchant ID አለን በሱ ይላኩት በቴሌብር ማለት ነው።
እሺ text አድርጊልኝ እስኪ እንትኑን operator ID ውን ወይም merchant ID 51 32 31
አድርጊልኝ ሀምሳ አንድ ቆይ አንዴ 51 32 31 ሀምሳ አንድ ሰላሳ ሁለት ሰላሳ አንድ ሰላሳ አንድ እሺ አዎ።
አመሰግናለሁ እሺ እልከዋለሁ እሺ አዎ አቬኒር ቴክኖ- አቬኒር ቴክኖሎጂ ነው የሚለው። በዚህ ከላኩልን በኋላ screenshot ኡን በቴሌግራም ይላኩልን።
እሺ እሺ እሺ አራት ቤቷ